back office አይሰራም። back office አይሰራም። support ስንት ነሽ?
ሄሎ
ሄላ ወይ እ፣ ምን ላልሽ ታውቂያለሽ? እ፣ እንትን ምንድን ነው like scan ሲደረግ መጀመሪያ ገና ም።
scan አድርጋ print ስትለው ኮፒ ብሎ ነው የሚወጣው። መጀመሪያ ላይ like first print ከሆነ ኮፒ ማለት አልነበረበትም።
አልነበረበትም።
አ ለዛ ነው ሁለት ትኬት ነው እንደዛ የሆነው አለች።
ሁለት ቲኬት ተደጋጋሚ copy copy ነው።
አይ የተለያየ ትኬት like በመጀመሪያው print ሲያዙት ኮፒ ያለበት ከላይ አዎ እኮ congratulation copy ብሎ የወጣ ማለት ነው።
congratulation ኑ ላይ አዎ ኮፒ ብሎ ኮፒ ያለበት like እንደ reprint ትኬት ማለት ነው።
እም፣ እኔ ደግሞ ግራ ያጋባኝ ይህ አንዴ እንትን ከተደረገ በኋላ mark as fill ካደረጉት በኋላ ድጋሚ ይመጣ አዎ አለ።
እንደዛ ነው ወይ ስላት፣ አይ አይደለም ማለችኝ። በመጀመሪያው ዙር ነው ምክንያቱም አንዱ ብቻ ሳይሆን ሁለቱ ብቻ ነው። እኔ እንደውም እንዳታወጪ ብያት አላወጣ ነው ትኬቱን አለች።
እም፣ እንዴ በምን አንጻር ከስተም የሆነ ሌላ ሰው እንደዚህ ብሎ የጠየቀ ሰው አለ ኮፒ ወጣ ኖ ስፖርት ላይ የለም የለም የለም። ምን ያርጉ አይ፣ ልጆች ቆመዋል ዝም ብሎ እስኪ ወይ አላውቅም የሆነ ነገር ነሳት ሞት ካልሆነ በስተቀር እ፣ ሌላ ትኬት ካላት ወይ እኛ ዝም ብለን የሞከርበት ግን ከሽማ የምንደረገው
እ፣ እሺ ዊን ትኬት ካላት አሁን ለእነዚህኛዎቹ አላ- ምን ታርግ?
እ፣ ዞሮ ዞሮ already በ copy እንደወጣ ማለት ነው። አሁን ይፈረምበት እኮ የሚያስፈልገው የተከፈለበት ሰዓት ግን ስንት ነው? ያ okay ለነገሩ ማ- ማየት አንችልም።
እ፣ እንችላለን ማለት- አስር ሰዓት ከአርባ
ወረቀቱ ላይ ያለ አዎ
አሁን አሁን በመጣችበት ሰዓት ማለት ነው አይደል?
አዎ ልክ እንደዛ ሲወጣባት ነው የደወለችው የጻፈችው።
እም፣ በቃ ወይ እንደዚህ አድርገን ነገ ለፋይናንሶች መናገር ነው የሆነ እንደዚህ- ቲኬቶች ስትከፍል እ፣ ስለዚህ so copy ምን ብሎ ታድርግ ወጣ።
አሁን?
ያ ዞሮ ዞሮ መክፈል ነው። ወደ system ላይ ኩል ተከፈል ነው የሚያሳየው። ትኬት አዎ።
paid ይልሻል።
አዎ አ ይሄ congratulation ticket is paid ይላል።
አዎ ይህን ማርከት ፊልም የሚለው ራሱ አይወጣም።
እ፣ ስለዚህ አብረን እንትን ለምን ትበላውና ትኬቱን ኮፒ አድርጋ ትያዘውና ጽፋበት አዎ።
ነገ ጠዋት አዎ።
ለፋይናንስ እናሳውቅላት።
ከዛ እንደዛ አድርገው በዚህ እንደዚህ ታደርግ እንደዚህ የወጣባት ትኬቶች ሁለት ትኬቶች ተብሎ ይያዝና አዎ ግን ከአሁን በኋላ ይህን እንትን ላይ ወይስ የሚል ከሆነ ነገሩን ትደውል።
አላውቅም እና አዎ በቃ እሺ።
እም፣ እሺ፣ እሺ፣ thank you ጄ እሺ።